hello ሰላም፣ ከችብችብ ነበር የምደውልዎት።
እሺ ይቅርታ አሁን ይዞ- ልጁ ይዞት ወጥቷልና
እሺ ለእንትን ላለችው order ላረጉበት ነው ያሳወቁት። እስኪ ስልክ ቁጥሮትን ይንገሩኝ order ያረጉበትን።
ዜሮ ዘጠኝ ሰላሳ ሰላሳ እሺ ዜሮ ዜሮ ዜሮ ዜሮ ዜሮ ሶስት ሰማንያ ስድስት ዜሮ ሶስት ሰማንያ ሶስት
ሰማንያ ስድስት ሰማንያ ስድስት ኦኬ ጸጋ
አዎ
ኦኬ ይቅርታ በጣም ቆይሻ እንዴ